Hello
Hello ጤና ይስጥልህ።
አብሮ ይስጥልን። ሰላም ናችሁ?
አለን እግዚአብሔር ይመስገን። ድምጽ ግን ርቋል ትንሽ።
Okay Hello እንትን እ፣ ተፈትነን ነበር ፈተናና ጠርታችኋል ለማለት ነበር።
በምን ነበር የተፈተንከው?
Junior accountant
Okay already ጠርተዋል።
እ፣ interview ምናምን ሁሉ አድርገን ነበር አይደል?
Okay እስቲ እ፣ ጠይቄ ልክ እ፣ ጠይቄ ደውልልክ
እሺ
እሺ